hello hello
አቤት ይሰማኛል። ምን ልታዘዝህ?
ምግብ ቤት ምግብ አቆይቶብኝ ነበር።
ምን ብዬ ምግብ ቤት ምግብ አቆይቶብኝ ነበር።
order number ነው፣ እስኪ ንገረኝ።
ዘጠና አራት ሀያ አራት
ዘጠና አራት ሀያ አራት ስምህ ማን ነው?
እ ስምህ ማን ነው?
አብርሃም አብርሃምሽ ምግብ ቤት ከሆንክ ታገናኘኛለህ?
ኧረ አገናኝቼ አልደረሰም ያሉኝ ገና ነው እየተሰራ ነው።
ሰው እንዳናገራቸው እኮ ነው።
እሺ። እማ ከቢሮ ደውሎልኝ ነበር ታናግሬ
ይኸው ደርሷል እኮ አልቋል። hello hello እናቴ ሰላም ነው?
እግዚአብሔር ይመስገን አለው ማግኘት ነው። አዎ ምንጩ እሺ በሰባ አራት ዘጠና አራት ሀያ አራት order ነበር እናንተ ጋር። hello hello network ጠፋማ። hello